ወይ አንድ ቲኬት ትላንት ሁለት ጨዋታ postponed ሆነና እሺ repayment አልፈጽመልኝም።
አንድ እሺ cashier ኮዱን ንገረኝ።
cashier ኮዱን በምን ልንገርሽ? ይሄ ከላይ ኦንላይን ነው ሊገርኩት ባይዞ ሊግ ነው እሺ እሺ ከላይ ትኬት ID ውን ወይ ቴሌግራም ላይ ጻፍ።
multiple ID
ትኬት ID የምትለውን ቴሌግራም ላይ ጽፈህ ላክልኝ። እሺ ምን አይነት የለችም እኮ እዚህ ላይ አለ ከላይ spelling እና ቁጥር ቅልቅል የሆነ ID የሚል
ኦንላይን ላይ አዎ አለ አባ
ኦንላይን ላይ ተጨረሰ ላይ እንዴት ነው አዎ አለ። ትኬቱን ስትከፍተው ከላይ ID የምትላለች።
ከላይ ምን መሰለሽ ያለው
እሺ እ
እሺ ከላይ ያለውን ልንገርሽ እሺ ማንስ እንዴት ነው ነው ከላይ multiple የምትባል multiple አለ ሁለት ትኬቱን በቀኑ አለ መጀመሪያ ከፍተኸዋል?
እ ትኬቱን ከፍተኸዋል መጀመሪያ?
በምን ከፍተዋል? ኦንላይን ነው አለ ቁጭ ብሎ አልጎ እኮ ኦንላይን ሊንክ ፈቷ ቤት ሊስት ላይ ታገኘዋለህ።
ቤት ልስት ኦኬ ኦኬ ቤት ልስት ውስጥ ደግሞ አዎ።
እኔ እዚህ ቀጥታ ማይ ቤት ውስጥ ነው አይደለም እያየሁታለሁ አይደለም።
ቤት ልስት ውስጥ እሺ አዎ ቤት ቤት ልስት ሊስት ላይ ታገኘዋለህ። እሺ ዋን- ከዛ ዋን- ከታች ዋን- አይዲ ቲኬት- የምትላለች።
ቲኬት ቲኬት አይዲ ልንገርሻ አዎ አዎ ጻፍልኝ።
ሀያ አምስት ሲ ዘጠኝ